እህቴ ማሬ እመጣልሻለሁ፣ ቅርብ ነው አገሬ። እስከዚያው ጠብቂኝ ናፍቆቴ ዳሬ ኧረ ወተቴ ማሬ ኧረ ወተቴ ማሬ ኧረ ወተቴ ማሬ እመጣልሻለሁ፣ ቅርብ ነው አገሬ። እስከዚያው ጠብቂኝ ናፍቆቴ ዳሬ ኧረ ወተቴ ማሬ ዓለማችን ትታ አምራለሁ ብትለኝ ፀሐይ ያጣች ምድር የሆነች መሰለኝ ከአንቺ ያዘኝ ፍቅር ዘልቆብኝ ከልቤ ከሲት አድርጎኛል ውበትሽን ተርቤ ወተቴ ማሬ ነረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ዳሬ ኧረ ወተቴ ማሬ ካለሽበት አገሬ ልቤ ያስታወሰ የሐሳብ ፈረሶን ጭኖ ገሰገሰ ጠዋት ማታ ባይኔ ላይ ደቅን በማለትሽ ራሴን ልስት ነው ወፈፍ አርጎኝ ፍቅርሽ ኧረ ወተቴ ማሬ ኧረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ኧረ ወተቴ ማሬ እንግዳው ፍቅራችን ያለሸኝ ሄደ ያንን ሁሉ መንገድ ቆርጦ ተራመደ አንቺ በመሆንሽ የፍቅር መቤቴ ጠብቅኝ እመጣለሁ ትዳሬ ናፍቆቴ ወተቴ ማሬ ነረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ኧረ ወተቴ ማሬ ኧረ ወተቴ ማሬ ኧረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ ኧረ ወተቴ ማሬ ኧረ ወተቴ ማሬ ኧረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ